ከአብን ጊዜ ወደ ይባላል
አብረህ እና ከዚህ ያወጣል ቂባቸው ከተፈለገ አንዴ ወቅ
አራት ሰባ በአንድ ደቂቃ ዜሮ ዘጠኝ አራት ሰባት
አርባ ስድስት አርባ አራት አርባ አራት ሀምሳ ስምንት ዜሮ ሁለት ሀምሳ ስምንት ዜሮ ሁለት መቼ ነው?
አርብ ዕለት በሰላሳ ሰባት ሰዓት ላይ ለሊት አርባ ሀዘን አርባ ስንት ብር ነው?
ሶስት ሺ አንድ መቶ ሰማንያ ብር
እሺ፣ ቆይ እቺ ላድርግልህ። እስኩ ሰራች አድሚን ይሰራ እ ዲቦ አድሚን ይሰራ ይሰራ ዜሮ ዘጠኝ አርባ ስድስት አርባ አራት ሀምሳ ስምንት ዜሮ ሁለት በሀያ ዘጠኝ ሶስት ሺህ አንድ መቶ ሰማንያ በሀያ ዘጠኝ እና ሰላሳ ማለት አለ። ሌላ አቤት ዮናታን መልሼ ልደውልልህ እ ሀምሳ አምስት ሀምሳ ስድስት እና ሀምሳ ሰባት ወ- የ- ወ- ወላይታ ሱጥር ዮናታን ቆይ መልሼ ልደውልልህ ስለው እኮ ሻለ ጳውሎስ የት ነው? Yes. Go. Another one. እስኩ አለ እስኩ በሀያ ዘጠኝ እና በሰላሳ አድርጊው ገብቷል። እሺ አካውንቱን ንገር። የቴሌ ብር ሄሎ፣ አቤት ወደ ቴሌ ብር በዚህ ስልክ ወደ ቴሌ ብር ተልኳል። ገብቷል። እሺ አባቸው ይካል እ አይ አልገባም አንቲፔዎች እንዲልኩልን አድርግ መረጃህን ስላሉኝ ነው በተደጋጋሚ አልገባኝ እንደዛ ብለውሃል።
አዎ እሺ አሁን ልክልሃለሁ። እሺ እሺ እሺ አባቴ ስለደወልክ እናመሰግናለን። መልካም ቀን።
እሺ